ሄሎ ጤና ይስጥልኝ ቤስት ቤት ሄሎ እንትር ነበረ ወንድሜ እሺ ግቦችም ለመላክ አውጥተን ምን አልከኝ?
ግቦችም ቦችም እሺ ቤተር እሺ
እንትኑ ቁጥሩን ሳንመዘግበው ጠፋብንና ሌት ነው የምናደርገው
ከስልክ ላይ ነው ያወጣኸው
እ? ከዚህ ከስልክ- ሳይሆን ከሌላ ነው ልንገር ቁጥሩን ከሌላ ስልክ ቁጥር አዎ አ- አውቀዋለሁ እሺ።
ቁጥሩን ልንገር።
account history ውስጥ ገ- ገባና እዛ ስልክ ቁጥር ላይ እም፣ ቫውቸር ሂስትሪ የሚል አለ።
እሺ እዛ ውስጥ ገባና መቼ ነው የታዘዘው?
አሁን ነው በቃ ቀኑን በዛሬ አስተካክለውና start date እና end date የሚለው እም፣ search ሲለው ከብሩ አጠገብ ኮዱ ስመጣለች። እሺ
እሺ account history ላይ account history ላይ ገብቼ account history ውስጥ ይግባ። ከ account history ቀጥሎ ከላይ voucher history የሚል አለ። እዛ ውስጥ ሲገባ start date እና end date የምትላለች። እሱም በዛሬ አስተካክለውና search ሲለው እም፣ ብሩ ከብሩ አጠገብ ደግሞ ኮዱ ይመጣለች።
ኮዱ ይመጣል። እሺ ወንድሜ እሺ እሺ